Hello ዋሽንግተን ህክምና ምን ልርዳዎት።
CT scan ነበረ እሺ አለን።
የሆድ CT scan ከነ መድኃኒት ስንት ነው?
እሺ abdominal ማለት ነው። እሺ abdominal CT scan ሁለት ሺ ሰባት መቶ ብር ነው። የሚጨመረው ደግሞ መድኃኒት ደግሞ አራት ሺ ዘጠኝ መቶ ብር ማለት ነው።
አንድ ላይ ጠቅላላ ነው አራት ሺህ ዘጠኝ መቶ ሄደው ድምፆት ራቀኝ ምናሉኝ አንድ ላይ ነው ከነ መድኃኒቱ ነው አራት ሺ ዘጠኝ መቶ
አይደለም እያልኮት ያለሁት ለብቻው ለብቻው እየነገርኩት ነው የአብዶሚናልን እየነገርኩት አብዶሚናል ሁለት ሺ ሰባት መቶ ብር ነው ለብቻው
ጠቅላላ ስንት ነው ማለት ነው? ማዘጋጃ ሄሎ
አንድ ሂሳቡን እየሰራውሎት ነው አንድ ላይ እየደመርኩሎት ነው አጠቃላይ ሰባት ሺ ስድስት መቶ ብር
ሰባት ሺ ስድስት መቶ አዎ ቀጠሮ ያስፈልጓል ለእርሶ ነው ወይስ ሌላ ሰው ነው የፈለጉት ለሌላ ሰው ነው እህ ለሌላ ሰው
ያሉበት ቦታ ትንሽ ይረብሻል ወጣ ብለው ያወሩኛል ድምፆት እየተሰማኝ አይደለም ይቅርታ እሺ መልሼ እደውላለሁ አንድ እደውላለሁ እሺ